hello hello፣ ጤና ይስጥልኝ አቶ ሀብታሙ።
አብሮ ይስጥልኝ።
አቶ ሀብታሙ፣
አዎ፣ እሺ፣ ከዊፕላስ transportation አገልግሎት ነበር ምደውልልዎት። አሽከርካሪ ኖት አይደል?
እ?
አሽከርካሪ ኖት አይደል?
አዎ፣ ከዊፕላስ solution transportation አገልግሎት ነበር ምደውልልዎት
እሺ፣ እና ከኛ ጋራ ለሚመዘገቡ የመጀመሪያዎቹ ሀያ አምስት ሺህ አሽከርካሪዎች ለየት ያለ ነገር ይዘን አንድ መጥተናል።
መልሼ ልደውል።
እሺ እሺ እሺ።